ጤና ይስጥልኝ። በስት ቤት ቤት ነው የምንረዳው።
ሰላም ነው።
ሰላም ጤና ይስጥልኝ።
withdraw ማድረግ አል- አልቻልኩም። ለምንድን ነው ምንድን ነው የሚልህ?
ምንም አራት መቶ ሶስት ምናምን ምንድን ነው impossible ምናምን ብሎ ይጽፋል withdraw ላይ።
ይሄን የመስቤት ስልክህ አዎ እሺ፣ አንዴ check ላድርገው። ስንት ብር ነው ወጪ ማድረግ የፈለግከው?
እ ስንት ብር ነው ወጪ ማድረግ የፈለግከው?
ሀያ ሺህ እሺ፣ አንዴ ሊሆሽ እሺ፣ refresh አድርገውና account ህን አሁን ሞክር። እሺ፣ እ አሁን ሞክረው። refresh አድርገውና account ህን።
እሺ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን።